ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ኤል አስተርጓሚ
አቤት ከዊ ፕላስ ሶሉሽን ድርጅት ነበር ምደውልሽ።
ከየት?
ከዊ ፕላስ ሶሉሽን ድርጅት እሺ ከዚህ በፊት ዊ ፕላስ ሶሉሽን ፕሮቫይደር የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
እሺ
አሁን ላይ አገልግሎት መስጠት ስለጀመርን on- online በመሆን ያለምንም ክፍያ አገልግሎቶትን ለተጠቃሚ መስጠት ይችሉ። ሄሎ
መጥፎ ቤት ሆኜ ነው።
እሺ በቃ ይቅርታ። ወይ ቆይቼ ልደውል።
እ፣
Hello እሺ በቃ መልካም ቀን።
ለቅሶ ላይ ሆኜ በደንብ አይሰማኝም። ቻው።
እሺ እሺ